hello ጤና ይስጥልን ቤስት ቤት
hello withdraw አድርጌ ምንም withdraw አላደርግልኝም።
ከ account ተቀንሷል።
አዎ account ውስጥ የለም። ቤስት ቤት account ውስጥ የለም።
okay እሺ።
በዚህ በዚህ በሌላ ቁጥር ነው ግን በሌላ ቁጥር ነው። እሺ ንገረኝ።
ዜሮ ዘጠኝ አስራ ሁለት
እሺ ዜሮ ዘጠኝ አስራ ሁለት ሰላሳ አራት
እሺ ሰባ ዘጠኝ ሀያ ሰባት
እሺ ስንት ብር ነበር?
ስምንት መቶ ብር
እሺ